Hello
Hello ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው ሰላም ነው፣ ሰላም ነው።
አለን እግዚአብሔር ይመስገን።
Donkey Tube መሰለኛ።
አዎ Donkey Tube ነው
እሺ፣ እዚህ ድሬዳዋ እንትን አላችሁ መሰለኝ።
Standup comedy እናቀርባለን አስራ አንድ ሰዓት
አሁና ቦታ ለመያዝ ነበረ።
እሺ ይቻላል። ስሞትን ማን ልበል
ደሳለኝ አየ ነው።
ስልክ ላይ ያዝ አቶ ደሳለኝ ዜሮ ዘጠኝ አስር አስር አስራ አምስት አስራ አምስት
ሰባ አራት ዜሮ አራት
እሺ VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆኑ ሁለት መቶ ነው። የትኛው ነው የሚገቡት?
መደበኛው ይሆንልኛ።
እሺ፣ ቪአይፒ ለ- ይሁን፣ እሺ VIP ይሁን።
VIP ለስንት ሰው ነው?
ለአንድ ሰው ነው ብቻዬን ነው።
እሺ account ልላክሎት። በ account አዎ።
ማስገባት ይችላሉ። ካልሆነም ደግሞ ሲመጡ cash ማሳለም ይችላሉ።
እና ማስገባት የሚችላሉ cash መክፈል እንደተመቻቸው።
እርስዎ ደስ እንዳሎት የእርስዎን interest እኛ እንጠብቃለን።
በቃ account ላኪልኝ።
እሺ screen ወይ ፎቶ አንስተው ያመጡልናል። እሺ ወይ screenshot አድርገው ካልሆነም ባንክ ቤት የሚሄዱ ደግሞ ከሆነ ወረቀት ይዘውልን ይመጣሉ።
እሺ እሺ
እናመሰግናለን። account ልካለሁ። መልካም ቀን። ሰላም ዋሉ።
እሺ እሺ እሺ